ጤና ይስጥልኝ መልካም እግዚአብሔር ነኝ እባክዎ።
ጤና ይስጥልኝ ሰላም ነሽ? እንዴት ነሽ?
አብሮ ይስጥልን።
እኔ የምልሽ ከበ- ከ- ከሀበሻ በ- በአሪፍ ጊዜ ቪዝድ አድርጌ ነበር።
እሺ
አልገባም። ትላንትና ነበር ያሉት። እስካሁን ድረስ አልገባም።
እኛ ጋር ደውሎ አስመዝግበው ነበር በመያችን ትላንትና አስመዝግቤ በተ- እንትን ብላኝ ነበረ የሆነ ሰው ስትነግራኝ እሺ በቴሌግራም ላክለት ብላኝ ነበር። ስክሪንሾት አድርጌ እሺ ቴሌግራሙም አይሰራም። ሰውዬ እሱ ስልክ እኮ
እሺ ደንበኛችን በዚህ ስልክ ነው እርስዎ ቴሌግራም የሚጠቀሙት?
አዎ እ፣ add ላድርጎት እኔ እሺ add አርጊኝና hi ብለሽ ላኪልኝ።
እሺ መልእክት እልክልዎታለሁ እዛ ላይ screenshot ነው የላኩለት።
እሺ እሺ ደንበኛችን